ሄሎ ሄሎ ስንቴ ሰላም፣ እንዴት ነሽ ገኒ?
እንዴት ዋልካለን? እግዚአብሔር ይመስገን። ስንቴ አለሁ።
እ፣ ማውራት ትችላለህ? quick ነገር ነበረኝ።
እሺ የናትናኤል ቀጸላ የሳፒ ያንዛው ማለት ነው። እሱን ክፍያ እስካሁን ድረስ መክፈል አልቻልኩም። ስንቴ ሁለት ሶስት ኢሜይል ላኩኝ። ዛሬም ልክ ያለውን support እንዲያደርጉኝ እና ምንም አሁንም still activated አላደረጉልኝም እና እሱ ላይ እንድትረዳኝ ብዬ ነበረ።
okay። payment ጭራሽ ምን እምቢ ብሎሽ ነው?
አዎ እምቢ አለኝ ስንቴ። ባለፈው እንዳየኸው እዛ ጋ ነው stuck ያደረግኩትና time ኡ እንዳይሄድ በሀያ ዘጠኝ ስለሆነ expired የሚያደርገው even application ኑ ራሱ እም፣ እ፣ ወደ ኋላ እንዳይቀር ፈራሁኝ።
okay። እሺ ደግሞ የሆነ urgent ነገር ይቻለው ገኒ ወይ ወይ ነገ እመጣለሁ።
ትመጣለህ ነገር?
አዎ እሺ እሺ ስንቴ እመጣለሁ፣ እናያለን። አዎ።
እሺ እሺ
ገኒ፣ የቅድሞቹን የእንትኖቹን case ከጽሁፍ ጋር confirm ማድረግና እነግርሻለሁ። የ- የ translation ኑ እሺ እሺ እሺ ስንቴ